ጤና ይስጥልኝ ቻፓ።
እሺ አብሮ ይስጥልን ሰላም ነው።
ሰላም ምን እንርዳዎት?
ቅዳሜ ዕለት አንድ ሺ ስምንት መቶ አርባ አምስት ብር ከቴሌ ብር አሳልፈናል። አርብ ዕለት ማለት ነው።
ከቴሌ ብር ወደ ምን?
ወደ ሁሉ ስፖርት
እሺ ወደ ሁሉ ስፖርት አልገባሎትም?
አዎ ምንም ቴክስት ገባ እዛ ላይ ደግሞ ባላንስ አልጨመረም።
እሺ ስልክ ልጦትና የቴሌግራም ስል በዝለናል።
ል- ል- ልክ ያለው ቴሌግራም ላይ
ማነው ስሞት ቴሌግራም ላይ?
ታዘ ገዙ
እሺ እያገኘሁት አይደለም እኛ ጋራ ስልክ ቁጥር ልስጦት ዜሮ ዘጠኝ ስልሳ ቤቱን ያውቁታል?
ኮል ያዝ እሺ
ዜሮ ዘጠኝ ስልሳ
እሺ ዘጠኝ ስልሳ
ሰባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት
አርባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት አዎ፣ በዚህ ቁጥር ቴሌግራም ላይ ላኩል።
እሺ ደረሰኝም ማለት ነው።
አዎ ደረሰኝና ስልክ ቁጥሩን አድርገው ይላኩልን።
እሺ